Hello ጤና ይስጥልኝ ገስት ቤት ራሄል ነኝ። ባኮ የምንረዳው
ኦንላይን ከስንት ብር ጀምሮ ነው የምታጫውቱት?
እ ኦንላይን ወይ ኦንላይን እሺ፣ በ- ከስንት ብር ጀምሮ ነው ትኬ- ም- መጫወት ይቻላል?
ለየትኛው ለስፖርት ከሆነ ከሀያ ብር
ለስፖርት virtual ኦቹ ለኳስ ግን ማለት ነው።
ይቻ- በፈለከው በም- በየብር መጠን እ፣ መጫወት ትችላለህ። በሳንቲሞች ነው።
Okay፣ ኳስ ለመመደብ ከሆነ ግን ሀያ ብር ነው። ትንሽ እሺ።
እሺ፣ ስለደወልክ እናመሰግናለን። መልካም እሺ